ሄሎ ስልክ ተሰጠሽ ነበር ደውዬ ነበር አያነሱም እኮ አምቡላንሶች
በሌላ ደውለውልን ነበር።
በዚህ ደውዬ በሰማንያ ስምንት ደውል ብላችሁ ነበረ
አይ ከዛ በፊት ቁጥሮችን አስተላልፌያለሁ። በተለይ እ?
ለጠዋት እ?
ነበር አምቡላንስ አይደል?
እኮ ለጧ በሌላ በዛኛው ስልክ ደውዬ ነበረ እንትን ነው የፈለግኩ ነው ያሁን ምን?
stretcher ነው ይሄ ከደረጃ ማውረጃ አለ አይደለ አዎ እሱ አለ የለም የሚለው ነው እሺ፣ ደውዬ እንዲደውሉላችሁ ላድርግ። እሺ እኮ እስኪ ቶሎ አስታውቂ